hello
አቤት
withdraw አድርጌ ነበር እና
በቻፓ ነው?
አዎ።
በምን ባንክ?
አይ ወደዚህ ወደ ቴሌብር ነው ያደረኩት።
እሺ የቴሌ ብር ስልክ ቁጥር ንገሩኝ።
የቴሌብር ሀያ ዘጠኝ
ዜሮ ዘጠኝ ሀያ ዘጠኝ ዜሮ አንድ
ዜሮ አንድ ስልሳ አራት አስራ አራት ሀምሳ ሰባት ሀምሳ ዜሮ ዘጠኝ ሀያ ዘጠኝ ዜሮ አንድ አስራ አራት ሀምሳ ሰባት አይደለም ስልሳ አራት ስልሳ አራት ዜሮ ዘጠኝ ሀያ ዘጠኝ ዜሮ አንድ ስልሳ አራት ሀምሳ ሰባት እሺ እሺ አንድ ቀቼክ ልግልት
እሺ
ዜሮ ዘጠኝ ሀያ ዘጠኝ ዜሮ አንድ ስልሳ አራት ሀምሳ ሰባት አዎ
በዚህ ቁጥር እኛ ጋር የመጣው withdraw የለም። እርግጠኛ በቻፓ ነው?
አዎ ወደ ቴሌብር ነው ያደረኩት። አዎ ከ- በቴሌ
በቻፓ በቻፓ በኩል
አ- አይደለም አዎ፣ በቴሌ መሰለኝ በ- እ?
አዎ ምን አለኝ? በቻፓ ነው እርግጠኛ?
እስቲ ቆይ መልሼ ለው በቻፓ አይመስለኝ በዛ በቴሌ በመሀልኛው ነው ያደረኩት።
በዛ ከሆነ ሌላ ቦታ ይጠይቁሽ። ይሄ ቻፓ ነው። በቻፓ የተደረገ ብቻ ነው የምንቀበለው።
አሀ እሺ። ማን ጋር ነው የሚመለከተው? ይሄኛው?
እኔ እንጃ እሱን ደውሎ ይጠይቋቸው። አይተው ቤት ይሆን ቤት ይሆን ይጠይቋቸው። ይሄ ቻፓ ነው። በቻፓ በኩል ካረጉ ወደዚህ ይመለሱ።
እሺ።